hello ጤና ይስጥልን ዋሽንግተን አዎ ነው።
አዎ CT scan emergency ለማስነሳት ነበር emergency አ እንትን ያለ ነው እሺ። በአምቡላንስ ነው የምመጣው?
አ
እሺ እ አምቡላንስ ከራሳችሁ ነው?
ከእናንተ ከእናንተ እ እሺ
አ ስንት ነው በ- ስንት ብር ነው ምን ያለው እ CT scan ኑ ምንድን ነው?
CT scan ኑ ምንድን ነው ወይ እንካን
hello hello ወይ brain CT without contrast ነው።
ሁለት ሺህ አምስት መቶ ነው።
okay እሺ እሺ እሺ በቃ መልሰን እንደውላለን።
እሺ እሺ እንደውልልሃለን ሁለት ሺህ አምስት
እመጣለሁ አይደል